Hello ጤና ይስጥልን።
አብሮ ይስጥልን። ዶንክ የወጌሻ የማሰልጠኛ hello አዎ፣
ለመመዝገብ ፈልጌ ነበረ።
እሺ። እ፣ በአካል ነው በኦንላይን ነው ለመመዝገብ ያሰቡት?
በአካል
እሺ። በአካል ለመማር ከሆነ አድራሻው የት ነው?
ኮተቤ ዜሮ ሁለት
እሺ። ሲኤምሲ ሚካኤል መምጣት ይችላሉ።
አ
ከአስራ ስመጣ አንድ ሰዓት ማድረግ እስከ አንድ ያለብኝ ነገር ምንድን ነው?
እሺ። እ፣ አገናኝ መዘገቡማ
እ? አልተመዘገብኩም ከዚህ በፊት
እሺ። በአካል ከሆነ ባለፈው ሳምንት ቅናሽ ላይ ነበርን።
እህ ያው አሁን ቅናሹ አልቋል። አስራ አምስት ሺህ ብር ነው የሚሆነው።
እህ ስልጠናው ስንት አስራ ጊዜ ነው አምስት ሺህ የሚቆየው?
እ፣ ለሶስት ወር ያክል ነው የሚቆየው። በሳምንት ሁለት ቀን በሰማ- ምን ቀንና ምን ቀን ነው?
ሰኞና እሮብ።
ሰኞና ሮብ። እሺ እና አዎ ሲኤምሲ ቢሮ ጋር ሄጄ መመዝገብ እችላለሁ?
አዎ ይችላሉ።
እሺ አመሰግናለሁ።
እሺ መልካም ቀን።
አላችሁ ሄሎ